ሄሎ ሄሎ ሄሎ
ቸውሊ ነበረ ደውሎልኝ
ይሄ ቴሌቪዥን ጌም ነው። ጌሙ ላይ ግልጽ ያልሆነ ነገር ካለ ማንኛውንም አይነት ጥያቄ እንዲጠየቁ ነው።
አ- አ- አ- የቴሌቪዥን ጌም ነው።
እሺ
ግልጽ ያልሆነ ነገር ካለ ጌሙ ሲጫወቱ ማንኛውንም አይነት ጥያቄ እንዲጠየቁ
እሺ እሺ መልካም እሺ እሺ